ጤና ይስጥልን ቤተሰቤ ሰላም ነው?
ስር ደህና ነው። ስር እስካሁን አይገባም።
ምንድን ነው ያልገባልህ?
ትንሽ እ? ምን አልከኝ?
ትንሽ ቆይ አ?
ምንድን ነው ያልከኝ?
ገንዘብ ነው ማታ በላ ሶስት ሺ
ኦኬ ሰዎች ዊዝ- ሲስቁት ዊዝድሮ ማታ- አድርገህ ነው
ና pending ነው የሚለው pending ነው የሚለው አይደል?
pending pending ገባ ገንዘብ እሺ አሁን ይከፈላል። እሺ ትንሽ ጠብቁን ብለዋል። ትንሽ ጠብቀኝ። እሺ
sister እስከ ጠዋት ትንሽ ትንሽ አፍ- ባላ አይ አሳውቀናል። አሁን አሳውቀናቸዋል። የሁሉም ሰው ስለሆነ እየተስተካከለ ነው። እሺ አዎ።
አሁን ይገባላቸዋል ብለዋል። manually ስለሚገባ ትንሽ ጠብቅ። እሺ ይቅርታ።
sister ቶሎ ቶሎ
እሺ እሺ